የአምባሰል ማር ቆራጭ ይውጣል በገመድ አደራ ቢያስቀምጥ ይበላሉ ዘመድ ይበላል የአምባሰል ተሟጋች አያውቅም ይግባኝ በድህነቴ ላይ አንቺን ጣልብኝ አንቺን ጣልብኝ ጋይቼው ባይበቃኝ ውስጥ አንጀቴ ከስሎ ቅስሜን ሰብሮት ነበር ፍቅር ላንቺ ብሎ ፍቅር ላንቺ ብሎ እንዴት ራስ አጣሽ እኔን መመልከቻ ስሜ ባንቺ ጠፍቶ ሲሆን መተረቻ ሲሆን መተረቻ ሲሆን መተረቻ መግረፍ እኔን ነበር ውስጥ አካሌን ገልቦ ያለ ቦታው ሲሄድ እግሬ ተቅለብልቦ ልቤ በመጨከል ሀሳብሽን ገምቶ ደህና ዋይ ይልሻል ካንቺ ተለይቶ ላኳት ታስሬያለሁ በፍቅሯ ሰንሰለት መሞቴ ነውና አትመጣም ያሉ ይለት እሷን ያጣሁ ለታ ተጋድሜ ባልጋ ብቻ ነው ሌቱን የማነጋ እንጀራ ማልበላ ውሃን ማልጠጣ ቁርስ፣ ራት፣ ምሳይ እሷ ሳትመጣ እሷ ሳትመጣ እንዳላማ ስንድቅ እየወጣች በጧት መጨነቅ ብዛብኝ ቀን ከፊቴ ሳጣት ቀን ከፊቴ ሳጣት አይንን ጥሮ ብንል ጥርስ መንጣቱ ምን ነው? አይንን ጥሩ ብንል ጥርስ መንጣቱ ምን ነው ሽንጧ ገላምጥን ከቶ ምን አረግነው ከቶ ምን አረግነው ከቶ ምን አረግ